hello hello hello፣ ሰላም ጤና hello ሰላም ነው። እንዴት ዋልሽ?
አለን። እግዚአብሔር ይመስገን።
አለን አለን፣ እግዚአብሔር ይመስገን። እ፣ ለዛሬ ቀጠሮ ነበረን ውል እንድናስርና አጋጣሚ order order የተደረገ እንትን ገዝተን ነው POS machine።
እሺ፣ ውል ለመዋዋል ተደውሎላችሁ?
አዎ ነበረ ለዛሬ ለሐሙስ፣ ግን ኮ- ኮምፒውተሩ order ያደረግነው አልደረሰም ስላሉ ቀን ለመቀየር ነበረ።
printer order አልደረሰም እኮ። ባይደርስም መተሽ እኮ መዋዋል ትችያለሽ።
እ፣ ኮ- ይ- አይ ይዘሽ ነይ ያለችኝ ነገር ኮምፒውተር ምናምን ነበረ ብዬ ነው ይዘሽው እንድትመጪ ያለችኝ የት- ሲደወልልኝ እ፣ የሆኑ እንትኖች ፎ- ፎርሞች እና ከዛ ደግሞ ኮምፒውተርሽን ይዘሽ ነይ ነበር ያለችኝ።
አይደለም ደረሰኝ ተቆረጠልሽ። ሲም አዎ።
ካርድ ትገዣለሽ ሄደሽ ቴሌ በድርጅታችሁ ስም ማለት ነው።
ታርክ ያለው እሺ system unit ኡን ደግሞ እስከዛ ድረስ ውሉን ልዋዋሉልሽ መዋዋል ትችያለሽ። አድራሻ ትቀይሩማ ባለው አድራሻ ነው በቃ መጠቀም የምትፈልጉት አይደል?
እ፣ አዎ እስካሁን የመቀየር ሀሳብ የለንም። ልክ ነሽ።
በሱም አድራሻ ለውጥ የምታደርጉ ከሆነ ውሉን ባትዋዋዩ ትችያለሽ። መተሽ ነው አድራሻ location የምትቀይሪ ከሆነ እህ፣ ኮምፒውተሩ ስለዚህ ውል ተዋውለን ኮምፒውተሩ ሲመጣ እንትን ማድረግ እንችላለን። ሲመጣ ማምጣት ኮምፒውተር- እንችላለን።
ኮምፒውተሩ አዎ።
ከኛ ነው የምትገዙት?
አይደለም በተራ already order አድርገናል። አዎ እሱ ስላልደረሰ ነው ይዘሽ ነይ ስላለችኝ ነው ሲደወልልኝ ያው TIN number ምናምን ምናምን ብላ ነግራኛለች። ከዛ ደግሞ ሲም ካርድ እና ኮምፒውተር ገዝተሽ ነይ ስላለችኝ ነው